ጤና ሁሉ ስፖርት ባኮ ምንድነው?
ጤና ይስጥልኝ። እንትን ከሻውት አድርጌ ሪፖርት አድርጌ ነበር። ዛሬ አምስት ቀን ነው አራት ቀን ሆነው።
በዚህ ስልክ ነው?
አዎ በዚህ ስልክ ነው።
reversed ብለኑታል እኮ hello hello
hello
reverse ብለኑታል።
መቼ?
ድጋሜ ሶስት ሺህ ብሩ ነው።
አዎ
እሱን ደግሞ የላኩት አምስት ቀን አልሆነውም።
አ- አራት ነው አምስት ቀን ሆኖታል። አራት ቀኑ መሰለኝ ዛሬ።
ነገ ዛሬ ነው ያየነው። እሺ ተላልፎሎት መልስ ስናገኝ እናውቆታለን።
ገና አሁን reverse አልሆነማ።
አዎ አስተላልፌ ልታለሁ። መልስ ስናገኝ እናሳውቃለን።
okay እሺ